ጤና ይስጥልኝ አሪፍ ነኝ መሀሌት ነኝ እባክዎ ምን ልርዳዎት?
ይኸው ትናንትና በዚህ ሰዓት ነበረ።
ትናንት አዎ በዚህ ሰዓት ነበር። አሁን ስንት ሰዓት ነው? እዩ
እሺ ደንበኛችን ሰዓቱ ይታየኛል። ያስመዘገቡት በዚህ ቁጥር ነበር?
አዎ በ- ትናንት በዚህ ሰዓት ነበረ። በ CBE ብር ወስጄ በቃ ከ CBE ብር ወጣሽ ደግሞ ጃምቦ አደረስም።
እሺ ልመልከትልዎት የተስተካከለ ነገር ካለ።
ሌላ የለም፣
ምን አሉኝ?
ሌላ ነገር የለም። እቺ ብቻ ናት።
እሺ ደንበኛችን እያየሁልዎት ነው ያለሁት ሲስተሙ ላይ ስምዎት ማን አሉኝ?
ሀዋር
እሺ ደንበኛችን አዎ የእርስዎ ጉዳይ ተላልፎልዎታል። እዚህ ጋር ደጋግሞ መደወሉትም ጭምር ያሳየኛል።
በቃ ምንድን ነው እስከ ዛሬ እስከ ትናንትና ሀያ አራት ሰዓት ሞልቷል እኮ እስካሁን አልገባም። ልቅቋ
እሺ እ፣ ባለሙያዎቹን ደግመን እናሳስብልዎታለን በፍጥነት እንዲሰራ።
እሺ እሺ እሺ እሺ